As in Danaki. ይኸው እንደሰራሁት ነካሽ
ሄሎ
ሄሎ አቤት።
ጤና ይስጥልኝ ሰላም ነው እግዚአብሔር ይመስገን።
ከተደራሽ ነው የምደውለው በቃ
አዎ አናግሪያት ነበር ትላንትና።
okay አውርተሻት ነበረ አዎ እሺ ወንድ ምን መረጃ አገኘሽ ታዲያ
አዎ አግ- አግኝቻለሁኝ፣ ግን ያው ቦታውን ስላላወቅኩኝ መምጣት ፈልጌ ነበር። ሰኞ እመጣለሁ ብዬ አስቤያለሁ።
አሁን ቦታውን አወቅሽው
አይ አላወቅኩኝም። ያው ደውላለሁ መቼም ስልክ ባታነሱ።
okay አሁን የት አካባቢ ነው ያለሽው አንቺ
እኔ አስኮ ነኝ።
አስኮ አዎ መገናኛ ጀሞ ቃሊቲ ቡራዩ አለን branch የቱ ይመችሻል
ሌላ የላችሁም?
እ፣ የት አካባቢ ነው አንቺ አስኮ የቱ እኔ ይቀርብሻል አስኮ ነኝ። ወደ ፒያሳ አካባቢ ወይ መድኃኒዓለም ቢኖር ወይ አውቶቢስ ተራ ካለ okay እንደዛ ከሆነ ፒያሳ ሄዶ ፊታችን ፒያሳ ነው
ፒያሳ ምኑ ጋር?
ገነተ ጽጌ አምስተኛ ፎቅ ላይ የቤተ ክርስቲያኑ ህንጻ ማለት ነው አዎ እሺ በቃ እንደውም እዛ እመጣለሁ።
እሺ ስምሽም አለበት ፀሐይ ፀሐይ አዎ በቃ ስመጪ እናስተናግድሻለሁ እሺ ፀሐይ ብስራት እባላለሁ እሺ ፀሐይ ማን ልበል ያባልሽን ስም ፀሐይ ከበደ በቃ ብስራት ብለሽ ነይና አስተናግድሻለሁ ፒያሳ እሺ እሺ እሺ እሺ